ሰላም ጤና ይስጥልኝ።
Hello Hello፣ ሰላም ጤና ይስጥልኝ።
ይስጥልን
ብዙ ነህ አቤት ከ WePlus Solution ነበር የደወልኩት።
እ? እ?
ከ WePlus Solution
እሺ ባለፈው application ላይ ተመዝግባችሁ ነበር።
እ?
ባለፈው application ኣችን ላይ ተመዝግባችሁ ነበር።
አዎ አዎ አሁን ደግሞ የተመዘገቡ account ኦችን active እያደረግን ስለሆነ system ላይ የሚሞላ ጥያቄ ልጠይቅህ ነበር።
እ፣ ብዙ ነው የምትሰጠው።
አንድ ኮም ልደውልልሽ እየነዳው ስለሆነ
እሺ እሺ እሺ